ሰላም ጤና ይስጥልኝ ቤስቤት ከላነኝ ዋክሞን ልርዳ
ሄሎ ትኬት የቢንባ ወገብ እኮ ትኬትም ስናወጣው አንድ ሺህ ብር ቀረጠብን።
የምን ትኬት ነው?
አትሌቲኮ ቢልባው እሺ ዊን ላክ- አንዴ፣ የተደረገ።
እስቲ ካሸር ኮዱ ንገረኝ።
ካሻሪ ኮድ ነው።
እህም፣ አዎ።
አይ፣ ከየት ልጅ ተስተቀብለህ? አ? አንድ ካሻሪ ኮድ ምናምን ግን የሻስ ኤዱ ደወለች። ሄሎ አቤት አቤት።
አስራ አንድ
እሺ አስራ አንድ አርባ ሶስት አርባ ሶስት አስራ አንድ ዜሮ ሰባት አስራ አንድ ዜሮ ሰባት እሺ
ሰማንያ አምስት
ድጋማ ውስጥ አባቴ
አስራ አንድ አርባ ሶስት አስራ አንድ አርባ ሶስት እሺ
ዜሮ ሰባት ሰማንያ አምስት
ዜሮ ሰባት ሰማንያ
አንተ የቀን ስራ ድኝ
እሺ አዎ ሶስት ሺ ስድስት መቶ ሰላሳ ሁለት ብር ነበር አ መጀመሪያ የነበረው እኮ አዎ አ- አንድ ሺ ብር አ- የተቆረጠበት ምክንያት ይኸውልህ መሀል ላይ የነበረው የአትሌቲኮ ቢልባኦ ጨዋታ አለ አይደለ እሱ postponed ሲሆን ለዛ ነው
እና ጠብቀነዋል እኮ አሁን ነው የወጣ ነው ትኬቱ።
እኮ አይደለም እኮ ህጉ ምን መሰለ በሀያ አራት ሰዓት ውስጥ ካልተጫወቱ ራሱ ነው system ኡ ነው update የሚደረገው እሺ እንደዛ ነው ይወጣ ሲወጣ ያው የእሱን ይቀንሰዋል ግዴታ ነው
እሺ እሺ፣ ተቀንሶ ነው የሚከፈለው እሺ ለዛ ነው እናመሰግናለን። እሺ።
እኛም እናመሰግናለን እሺ መልካም